ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምረዳዎት?
Hello ሁሉ ስፖርት ነው የምረዳዎት?
እሺ አይ ትኬት ልክ ማን ነው screenshot ልካልችሁልኝ ነበረ deposit ያደረጋ ማን ነው የላካችሁበትን ወደ እኔ account ወደ CBE
እሺ withdraw በ branch payment ካዘዝኩ በኋላ ማለት ነው።
እሺ እ ነገር ግን ያዘዝኩት እኔ ሁለት ሺ ሶስት መቶ ብር ነው።
እም፣ እናንተ transfer ያደረጋችሁት ሁለት ሺ አንድ መቶ ሰማንያ አምስት ብር ነው። አንድ መቶ አስራ አምስት ብር ቻርጅ አድርጋችሁኛል።
አንድ መቶ አስራ አምስት ብር አዎ ቻርጅ አድርጋችሁ የገባልዎትን 300 ብር ነው።
screenshot አድርገው የላኩልን።
screenshot ኡን ራሳችሁ ልካችሁታል። እዛው ላይ እዩት። አሁን ሁለት ሺ አንድ መቶ ሰማንያ አምስት ብር ነው የሚለው።
እኮ ያዘዙበትን እኮ ነው ያልኩት። እስቲ አንድ ጊዜ ማን ነው ስሙት?
ሁለት ሺ ሄኖክ አያና ሁለት ሺ ሶስት መቶ አያና።
ያዘዝኩበትም አለ ከላይ ከላይ አለ እ ላክ ብላችሁኝ ቴሌግራም ላይ እም፣ ከእናንተ screenshot በላይ ሙሉ መረጃ የ account name ከ account ቁጥር የኔ ሙሉ ስም እም፣ ከ account ጋር የሚገናኝ amount ልኬላቸዋለሁ።
እስቲ አንዴ አንዴ መስመር ላይ ጠብቁኝ።
እሺ
hello
አቤት ከሁለት ደቂቃ በኋላ አንዴ መልሰው ይደውሉልን። እሺ ደንበኛችን check okay እናድርገው።
እሺ check አድርጉት መልሼ እደውላለሁ።
እሺ እሺ